hello ወይ ሰላም ነው።
ሰላም ጤና ይስጥልኝ ትምህርት ቤት
እንትን እ አዳማ ነበር የመጣውና
እሺ እዚህ መገናኛ የሚቀርበኝ branch ምናምን ካለ እንትን ውል እንትን ለማለት ነው።
ዋና head office ኣችን ነው ለመምጣት
ያው ውል እንትን ውል ለማለት
ውል የለንም ዋናውን- እኮ ግን መተህ ለመጨረስ ነው አ
እሺ ባምቢስ ታውቀዋለህ በካሳንቺስ ጋር
አሁን እናት መገናኛ ባንክ head office ኡ ወደ ያለበት?
መገናኛ የመጣው የሚቀርበኝ branch የለም ከመገናኛ
agent ለመሆን ነዋ አ እኮ ዋናው ዋናው- head office ኣችን እናት ባንክ ጋር ነው
የት ነው?
ባምቢስ እናት ባንክ head office አ ከሱ ጎን ዛ- አጠገብ አዳማ real estate የሚል ህንጻ አለ
ባምቢስ ነው ይሄ ደግሞ አዎ ባምቢስ ጋር ወረድና እዛ እናት ባንክ የሚል አለ በሱ በኩል ነው ከሱ አጠገብ ነው ህንጻው